హలో وعليكم
ሰላም ነው? አ ሰላም ነው?
ሰላም ነው። እንዴት ነህ?
አ ሰላም ነው?
አለን አለን።
አ የሆነ አካውንት ችግር አለ በሱ ቤት ምን ሆነብህ?
አ በሱ የ ዋንጫ እዚህ ዋንጫ እስከ አስቀምጠ ብር እህ
አ ትክት አይገባም። ብር ወደ ደግሞ ቤት ቤት አይገባም።
አልጋ- አልገባልህም?
አ text message ኡን ቴሌግራም ላይ ላክልን። እሺ፣
የ የምን ከ CBE ብር የተላከለ text message አለ አይደለ?
አ
እሱን text ቴሌግራም ላይ ላክልን።
receipt ኡ ከሲ- ከ- ከምንድን ነው deposit ያደረከው?
account receipt ይመጣል ግን ብር አይገባም።
እኮ አዎ፣ ከ CBE የተላከለ message አለ አይደለ? ብሩን ሲቆርጥ አ እ፣ እሱን ላክልን ቴሌግራም ላይ የቴሌግራም
የእኛ ቴሌግራም፣ የ support ቴሌግራም፣ የቤስት ቤት ቴሌግራም ላይ
እሺ አ ስልክ ቁጥር ነገር ነግራል ዜሮ ዘጠኝ ዜሮ ቴሌግራም።
ሶስት
የሬዚደንስ ዘርሶስ አርባ አራት አርባ አራት
ሰላሳ ሰባት ሰላሳ ሰባት አርባ ሰባት አርባ ሰባት አዎ